radio.
hello
አዎ ራሄል ነሽ?
ራሄልን ላገናኘህ?
አዎ አዎ አዎ አዎ። እሷ አሁን የሆነ ቴሌ ብር ላይ ብር ላክቼ ሶስት መቶ ብር እንጂ አለኝ እና ኮድ ምናምን ላክ አለው አለች። ሌላ ቦታ ላክ እና እሷ አስተላለፈች ከይቅርታ ጋር ችግር የለም። hello አ ራሄል አቤት ያው አሁን የራሄል ቴሌግራም እ ቴሌግራም ላይ እኮ ላኩልህ እኮ
እና በ በፎቶ ላክልህ።
አዎ እሺ እሺ እሺ እልክልሃለሁ።
አዎ screenshot ኡን ላኪልህ።